hello ጤና ይስጥልኝ ተላ አምቡላንስ
ተላ አምቡላንስ ሰላም ነው?
እግዚአብሔር ይመስገን።
ለክልሎች በምን አካባቢ ነው እንትን የምትሆነው? የቤት አካባቢ
ከአዲስ አበባ ውጭ እንሄዳለን። transportation እንሰጣለን በአምቡላንስ transportation ነው የምትሰጠው?
yes የአምቡላንስ transportation አገልግሎት ነው የምንሰጠው። በአምቡላንስ ከቦታ ለቦታ መንቀሳቀስ ለሚፈልጉት ታካሚዎች ከቦታ ቦታ እናንቀሳቀሳለን። አዎ።
okay ከአዲስ አበባ እንትን ስንት ነው? የ- ከአዲስ አበባ ይሰማል?
hello ይሰማኛል።